ጤና ጤና ይስጥልኝ ዶክተር
ኧረ የኔ ሰላም ነው። እንትን ዩቲዩብ ለመማር ፈልጌ ነበር።
እሺ ይቻላል። የ online class ኡ ትናንት ጀምሯል መማር ትችላሉ።
ምናችሁ እ በ online class ነው ያለን አሁን በሳምንት ሶስት ቀን ለሶስት ወር ነው የሚሰጠው።
እሺ ዋጋውስ እንዴት ነው?
እ ዋጋው በ credit hour ነው አጠቃላይ ሀያ credit hour ነው ያለን ለአንድ credit hour ሰባት መቶ ሀምሳ ብር ነው። ሙሉ ክፍያው የሶስት ወሩ ሙሉ ክፍያ አስራ አምስት ሺህ ብር ነው።
አስራ አምስት ሺህ ብር አዎ አዎ
እሺ
እሺ እሺ እናመሰግናለን መልካም ቀን።
እሺ በኦንላይን ለመጀመር ምን ማድረግ አለብኝ?
እ አሁን ስሞትን እንመዘግብና እ ስሞትን ስልክ ቁጥሮትን አድራሻዎትን መዝግበን ያሉበት አካባቢ ኢንተርኔት access አለ?
ኢንተርኔት ኢንተርኔት አለ አሁን ያሉበት አካባቢ በዛው ባሉበት በስልክዎት ነው የሚማሩት።
አዎ በአካል መምጣት ግን አይቻልም በአካል ትምህርት እ በአካል ትምህርት የለንም አሁን ሞልተናል ጨርሰናል። በአካል በኦንላይን ብቻ ነው ያለን።
እሺ እደውላለሁ እሺ እሺ እሺ እናመሰግናለን መልካም ቀን።
ይኸው